Hello
Hello
አቤት፣ ምን ልታዘዝ?
ጥያቄውን እንዴት ነው ማለት ማሸነፍ የሚችለው?
እ የእድል ጨዋታ አለ። እሱን ትኬት ሲኖርሽ የእድል ጨዋታ ተጠቀሚ።
ማለት ጥያቄ ያድል ጥያቄ ምናምን ይኖራል?
ጥያቄና መልስ በ coin ጥያቄና መልስ ወደ አስር ስትመልሽ ትኬት ነው የሚሰጥሽ።
አሃ፣
የእድል ጨዋታ ደግሞ የምትጫወችው በትኬት ነው። ትኬት አይገዛም። subscribe ስታረጊ በቀን ሁለት ትኬት ብቻ ነው የሚገባው።
እ ኖኪያ ነው ስልኬ።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ መጀመሪያ ስደው ባያን
ያ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ መጀመሪያ ትደውያለሽ መረጃ እንዲመጣልሽ። ከዛ በአቁጥር ተጭነሽ አማርኛ አርጊ- አማርኛ አርጊ ሶስት ቁጥር ለመጫወት የሚለውን ምረጪ። ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
አዎ፣ በአማርኛ ይመጣልኛል።
እ፣ ትንሿ ስልክ ላይ አማርኛ አይቀየርም። እሺ፣ እዚህ ትኬት ሲኖርሽ የእድል ጨዋታ ሞክሪ። coin ሲኖርሽ ጥያቄና መልስ መልሽ። እሺ